Querem os carecas. አሎ
እኔ ስልኝ ጉዳይ ነገሮች እንደርዳዎት አዎ፣ መመዝገብ ፈልጌ ነበር። እ፣ እንዴት ነው
እሺ ስሞት ማልበት
ስሞት? ጳውሎስ ይገረሙ።
አሁን ሲገረሙ ነው።
አዎ፣
እሺ የት አካባቢ ነው የሚኖሩት?
እ፣ መኖሪያ የዓለም ባንክ ነው።
አለም ባንክ የትኛው?
እም፣ ዓለም ባንክ ቤተል ብለሽ ያዥ።
እሺ የስራ ዘርፎች?
እ፣ ያው እ፣ ቤት ኖት ይዤዋለሽ። ብዙ መያዝ ይቻላል።
ያው እሺ የሙያ ዘርፎች እንገሩ።
አሁን እ፣ ቲቪ፣
እሺ ኤሌክትሮኒክስ ማለት ነው።
እሺ ከዛ እ፣ እ፣ እንደዚህ እ፣ ምጣድ፣ ስቶቭ ምናምን፣ ቦይለር፣ ውሃ ማሞቂያ ምናምኖች
ሌላ ከዚህ ውጭ የሚሰሩት አለ?
እ
ከዚህ ውጭ ሌላ የሚሰሩት አለ?
ሌላ ሌላ ደግሞ እ፣ እንትን ፍሪጅ፣ ልብስ ማጠቢያ ማሽን
እሺ ስለኛ ድርጅት የት ነው የሚሰሩት?
እ፣ ለጊዜው በቃ በቂ ናቸው እነዚህ
ስለኛ ድርጅት ከየት ነው መረጃውን የሰሙት?
እ?
ስለኛ ድርጅት ከየት ነው መረጃ የሰሙት?
ምን አልሽኝ? ስምና አይሰማዎትም? ስለኛ ድርጅት ከየት ነው መረጃውን የሰሙት?
መረጃውን መንገድ ላይ እ፣ እንትን እ፣ business card ነገር ሰጥተውኝ ነው
business card ይዘውታል የሆነች ትንሽዬ አዎ፣ business card የምትመስል ነገር እኮ ይዘውታል። አሁን እጆ ስላለ
አዎ
እሺ ንገሩኝ። በእስክሪብቶ የተጻፈ ወኪል ምን- ይሄ በስክሪፕቶ የተጻፈውን አዎ
እሺ እ፣ ያዝ- ያዝልኛል እ፣ እ፣ ሀያ ሁለት ዜሮ ሰላሳ ስምንት ሌላ ሄሎ
ሀያ ሁለት ዜሮ ሰላሳ ስምንት ሀያ ሁለት ዜሮ ሰላሳ ስምንት አዎ ተመዘገብኩ ማለት ነው በቃ
የሚመጡበትን ቀን ሰዓትና ይዘው
እኮ ማ- ማ- እኮ ማ- አይደለም ማስይዘው ብር ምናምን አለ ቢሮ ከምሰጠው ወይስ እንዲሁ ነው? መታወቂያ ብቻ ነው ኮፒ የምሰጣቸው?
Hello.
እሺ።